ወደ ጉልበድ ቤት ጤና ይስጥልኝ ቃል ኪዳኔ ከቤስት ቤት ምን ልርዳው?
ሰላም ነው። ከወልዲያ ነው።
አለን ሰን ዩዘር ብሎክ አድርጎብኝ ነበረ።
እሺ ትነግረኛለህ?
ሐምራዊ ሰላሳ ስምንት ካሸሯል።
ሐምራዊ በተደጋጋሚ ነው አዎ፣ በተደጋጋሚ እያደረገብኝ ነው እና ይከፈትና ማለት እሺ ጠዋት ቀኑ ሙሉ ይሰራና ጠዋት ላይ ብሎክ ያደርጋል።
ፓስወርድ የተሳሳተ ፓስወርድ የደጋግማችሁ የሞከራችሁ ሰው- አይደለም አይደለም ብዙ ጊዜ እየነግሬያቸው ነበር እና ያው pass እሺ።
ያነው password ነው
እኮ ልጆቹ አሁን ወይ ደጋግሞ አስተካክልልኝ።
እየሞከሩት እንደ-
አስተካክልልኝ እስኪ አሁን እሺ እሺ ይስተካከላል።
እሺ።
እሺ መልካም ቀን።